ሀሎ ጤና ይስጥልን።
አቤት፣ እግዚአብሔር ይመስገን።
ጥሪ ማዕከል ለምንደውለው ደንበኛችን ከምን ከ BGI እሺ፣ ቤተሰብ ግሮሰሪ ነው።
አዎ፣ በትክክል የ BGI መለያ ቁጥር የያዘ አጭር የጽሁፍ መልእክት ተቀብለዋል በስልክዎ?
በፊት ይሄ እንትን ምንድነው ቦነስ የምን የሚመዘገብበት ቦነሱ በፊት ሳይሆን ነበረ።
አይ አዎ።
ቦነሱ ሳይሆን ደንበኛችን የ BGI መለያ ቁጥር ተብሎ ተልኮልዎታል በስልክዎ?
አልተላከልኝም።
የ- ይያዙ ልንገርዎት
okay፣ text ማ- እሺ፣ ሀምሳ ጠል- ሀምሳ ስልሳ አምስት
ሀምሳ ስልሳ አምስት አስራ አንድ ሀያ አስራ አንድ ሀያ አዎ ሀ- ሀምሳ ስልሳ አምስት
አስራ አንድ ሀያ አስራ አንድ ሀያ አዎ
okay ሀያ ይህን እሺ፣ እሺ ለማሳወቅ ነው ደንበኛችን። መልካም ምሽት።
እናመሰግናለን። እሺ፣ እሺ፣ እሺ።